እንትን account ወደ account ያዘዋወርኩት ብር አልገባልኝም ወደ ቴሌ ብር።
እሺ ስልክ ትቀራኛለህ?
የ- የቤት ቤት ስልክ የለ ወይስ የቴሌ ብር?
የቤት ቤት ዘጠኝ ሀያ ስድስት እሺ
ዘጠኝ ሀያ ስድስት ሰላሳ አራት እሺ አርባ ዘጠኝ ሀያ ሰባት
የመቼ ነው አባ?
እ?
የመቼ ነው?
ጠዋት ነው አ- ዛሬ ነው ያስተላለፉት። ኳሱ የሳምንት ምናምን ነበረ የሳምንት ጭምር ነበረ። አይ አሁን ጠዋት ነው ያስተላለፉት። አሁን አሁን ሀያ ሺህ ብር ይሄ ነው።